hello ጤና ይስጥልኝ።
hello እንዴት ዋልሽ?
እግዚአብሔር ይመስገን። እንዴት ዋሉ?
እንትን አድርጊልኝ እስኪ ለቢኒያም አንድ መልዕክት አስተላልፍልኝ። ከዚህ በፊት ባለፈውም ደውዬልሽ ነበር።
እሺ ምን ነበር?
አሁን የመጨረሻ ማስጠንቀቂያ ነው የምሰጥህ። በይ የመጨረሻ ማስጠንቀቂያ YouTube ስልጠና አሰለጥናለሁ ብሎ አስራ አምስት ሺህ ብር ወስዷል።
እሺ ብሬን መመለስ አለበት። account ኤን ሰጥቼዋለሁ፣ ምንም ሰጥቼዋለሁ። የመጨረሻ ማስጠንቀቂያ እሸቱን እኔ ሁለት ጊዜ ቀረጻ ላይ አግኝቼው አላበላሽም ብዬ ነው እንጂ ዝም ያልኩት። ቀጣይ ጉዳዩን ወደ ሕግ እንደምወስደው ነገር ከሕግም በላይ ነው የምወስደው።
ምን class ኡን አልተማሩም ነው ክፍያውን ከፍለው ብሩን ብቻ እንዲመልስልኝ ነገር
እኮ class ኡን ተ- class ኡን አል- አልተማሩም።
ይህን ብቻ መልዕክት አስተላልፍልኝ። ከዛ በተረፈ እኔ ይኸውልሽ እሸቱ ቀረጻ ሲያደርግ አቋርጬው ነው የምገባው። ይህን ማስጠንቀቂያ ንገሪው። ከዛ በተረፈ ደግሞ ወደ ሕግ እንደምወስደውም ንገሪው። እሱ አሁን የገጠር ልጅ ነው። እኔን ይሸውዳል እንዴ ደግሞ እ፣ አይ አብይ መሸወድ የሚባል ሳይሆን እንደዛ ብለዋል። በይ
አብ